ጤናስጥልኝ አርፍቴ ረዲፍ ነው በኩል ማለት ነው።
ቅድም አናግሬ ነበር ነው ዊዝድሮ ያደረኩት ብር አልገባልኝ ነበር እና
እሺ
ቴሌ ብር ስምንት ነገር ብር ነበረ ነገር ያሳለሁኝ ትራንሽን አካውንት ስቲል ገብቼ ያለው ነው አይደለም ልክላ
አዎ ከትራንዛክሽን ሂስትሪው ላይ ከየትኛው ቤቲንግ ሳይት ነው ያወጣሉት? ደንበኛችን ከቱኤክስ
ስለዚህ ቱኤክስ ስፖርት ላይ ገብተው ትራንዛክሽን ሂስትሪ የሚለውን ወይ account still ላይ ገብቼ አለ
እሺ ያንን screenshot አድርገው ይላኩልን።
እሺ ቴሌግራም ቁጥሩ ንገረኝ አንድ
እሺ ዜሮ ዘጠኝ ዘጠና ሁለት
text ታደርጊኛለሽ?
ያንን ማድረግ አንችልም ደንበኛችን እሺ ዘጠና ሁለት አስራ ሶስት መስመር ላይ ያሉ
አስራ ሶስት
ዜሮ አንድ ሀምሳ አምስት